ጤና ይስጥልን።
አብሮ ይስጥልን። ሰላሙ እግዚአብሔር ይመስገን።
one o five Land Cruiser ዋ ስንት ነች?
ምን አይነት color?
ጠቆር የምትል
አምስት ነጥብ አምስት ፍተሻ ገብቶ ሲወጣ ድርድር አለን።
አምስት ነጥብ አምስት አምስት ሚሊዮን አምስት መቶ ሺህ ነው፣ ግን ፍተሻ ገብቶ ሲወጣ ድርድር አለን።
OK። ተመጣጣኝ ዋጋ እሺ ያለው አለ።
እ ሌላ አለን በ በ burgundy color አምስት ሚሊዮን የሚባል አለን። one o five
OK። ሞዴል ስንት?
ሁለት ሺህ አምስት
እሺ፣ thank you።